ይገዛል ቲማቲም። አዎ ሄሎ
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። ትቶ ኦርደር ነበር ዛሬ ይመጣልኝ ልወጣ ስለሆነ ከቤት ልካትኛል አዎ፣ ያው ቁጥ
ቃልክ ትችላለህ።
ይቺ ተቆራረጥሽ
ነገር
ቆራረጥ ስልክሽ ይሰማል።
ቆራጥ ሄሎ ምን አለኝ?
የተለጠሪ ነገር ሰላሳ ይሄ ሰላሳ አምስት አራት ነው
ነው ዜሮ ዘጠኝ ሰላሳ
አዎ ዜሮ ዘጠኝ ሰላሳ ሰላሳ አምስት ዜሮ አራት ሀምሳ ስምንት እሺ
ሽንኩርት ቃሪያና ካሮት አዝዤ ነበር።
እሺ አለሁ።
ስልክ አዲስ ስልክ ብላለች። እሱ ሻይ አልደረሰም። ቤቢ ናቲ እንዴት ነህ? ደህና ነህ? አለ